છો હમ ጤና ይስጥልኝ አገልግል ሬስቶራንት ነው?
አዎ አዎ።
ከአሪፍ ቤት ነው የምንደውልልዎት ማለት እባላለሁ።
እሺ የእርስዎን ስም ልበል?
አባይ አባይ እሺ ደንበኛችን እ ዛሬ የደወልንበት ምክንያት በፖሱ ትራንዛክሽን እየተካሄደ ስላልሆነ
እሺ POS ኡን ሰሞኑን በዚህ ሳምንት ውስጥ የኛ ባለሙያዎች መጥተው እንደሚወስዱት ለመንገር ነው። መስመር ላይ አሉ?
እሺ እሺ እሺ ስለዚህ ያው ቻርጅ አድርገው ይጠብቋቸውና check አድርገው ስለሚወስዱ እሺ ያንን ለማሳወቅ ነው። ባነ- በማንኛውም ጊዜ transaction ይኖራል ብላችሁ በምታስቡ ሰዓት በድጋሚ መውሰድ ይቻላል።
እሺ እሺ መልካም ምሽት ይሁንልዎት።
እሺ